Hello Hello አቤት ሰላም እንዴት ነሽ?
እግዚአብሔር ይመስገን ሶስና ምን ሆኖብሽ ነው?
ቲቪ አይሰራም game ኦቹ ምንም አይከፍትም እ PC ዎቹም የ cashier ኦቹ login ሲሉ ወደ ኋላ ይመልሳል እኔ የ connection ችግር መስሎኝ ነበረ እሺ connection አይደለም ቴሌዎች ዛሬ መጥተው check አድርገውት እነ ገዛኸኝንም አዋርተዋቸው ነበረ እሺ አሁን ደግሞ ገዛኸኝ አይቶት support ኦች ናቸው የሚሰሩት ምናምን አለኝ OK እሺ እሱ ያለኝ እ የ cashier ኦቹ account login ሲሉ ይመልስባቸዋል አዎ።
ይመልሳል ሙሉ ለሙሉ ምንም እንደዛ betting ም ሶስት ቀን ሆኖናል መቁረጥ አቁመናል እሺ።
በጄሪም አውርቻት ነበረ እሺ።
እየሰራን አይደለም ልክ ትኬት ሲታዘዝ አያወጣም ትኬቱን የፕሪንተር ችግር አይደለም OK ትኬቱ ሲታዘዝ ትኬቱን አያወጣም እዛው close ሲያደርግ green እንደዚህ ሰማያዊ የሚያመጣው color የለም አዎ እንደዛ ያመጣና ትኬቱን እዛው ይይዛል ሶስት አራት ጨዋታ ከተካሄደ በኋላ ትኬት ሪፖርት ውስጥ ስንገባ lost ወይ won የሚለው አለ አይደለ አዎ እዛ ጋር ከበላ won ይላል ካልበላ lost ብሏል በዛ መንገድ ነው customer ራሱ እናስተናግድ የነበረው በዛ ምክንያት customer ም ጠፋ እኛም አቁመናል ስራ OK እሺ የማን የማን account ነው አሁን አልሰራም ያለው?
account ኣቸው አይደለም ችግር ያለበት እሺ።
connection ኑ ነው አሁን ዛሬ ላይ እየሰሩ ያሉት እድል
እሺ
እ፣ ሶስናና ወርቅነሽ ናቸው ግን ይሄ አሁን እ፣ የ account ችግር አይደለም system ላይ የሚስተካከል ነገር መሰለኝ እንግዲህ ይኸው ለማንኛውም ከፈለግሽ የቲቪውንም ልላክልሽ የ PC ውንም ከፈለግሽ ልላክልሽ እሺ እሺ
አይሰራም አባዬ እየሰራን አይደለም የለም